hello ጤና ይስጥልን ቺፕቺፕ።
ጤና ይስጥልኝ እናትዬ።
አብሮ ይስጥልን።
አለን የአርብ order ነበረ። የትናንትና መኪና ብልሽት አለ ለነገ ተብያለሁ። ግን የእንትኑ አልመጣልኝም። የካብ የጥቅል ጎመኑ ኮድ አዎ፣ አልመጣልኝም።
እሺ ኮዱን የሚያገኙት app አለ አይደለ? ቺፕቺፕ app ላይ ከዛ my order የሚል አለ።
እህ ከዛ እሱ ላይ ገቡና to pay አለ። ከዛ ከ to pay ቀጥሎ receive አለ። እዛ ላይ ኮዱ አለ የእያንዳንዱ item ማለት ነው የ complete የሆነው ኦ ባይላክም text ስላልመጣልኝ እኮ ብዬ ነው።
አዎ አዎ፣ ባይላክም ችግር የለውም። እዛ ላይ check ያደርጉት።
to receive to pay to pay ላይ አለ to pay ላይ ሳይሆን to receive ላይ to receive ላይ የራ የየራሳቸው ኮድ አለ። detail ላይ ነው።
አዎ አዎ detail አለ።
እሺ እማዬ፣ ዛሬ እሺ።
ግን ይመጣልኝ ይሆን?
አዎ ይመጣሉ። driver ሲደርስ ይደውላል።
እሺ እማ፣ እሺ እሺ፣ አመሰግናለሁ።
መልካም ቀን። አመሰግናለሁ።
አሜን ለሁላችን።
እሺ።